ሄሎ
ሄሎ ሰላም ጤና ይስጥልኝ
ሰላም አውጣውጥልኝ አለን ምን ልርዳዎት ትልዊ
game ሲጫወት ነበርኩ እሺ
ከዛ password ጠየቀኝ በመሀል
በድረገጽ ነው
አ
የምን የቴሌዊ ነው የመቶ ሰከንድ
አይ የቴሌው ነው
password እንደ መጀመሪያ ስልክ ቁጥሮትን ያቋርጡትና እ
ከዛ ስልክ ቁጥሮትን አስገብተው login ነው የሚሉት referral code የሚለውን እንዳይጠቀሙ
አ login አላመጣም አለ ለዛ ነው
ስልክ ቁጥሮትን ያስገባሉ መጀመሪያ data አሉት ስልኮት ኢንተርኔት መጠቀም ይችላሉ
አ
እኮ link ኡን ይጫኑና ይከፍትልዎታል
እስቲ እስቲ ሞክራለሁ ወደ ሞክሩና እምቢ ካለ መልሰው ይደውሉ
እሺ እሺ